ያቺን ይልካልኛለች ሄሎ ማታ ደርዘ በምንድን ነው አሁንስ ከለር በንስ እኮ ፓንት እኮ ፒኪን አይ በጣም ፒኪን አይደለም። እዩ ሌላ ሌላ ሳይሽ ጌታ ሌላ ሳይሽ አያነሳም ስልክ ደውሉልኝ ብሎ ስልክ አስቀመጠ። hello ጤና ይስጥልኝ። hello hello
hello፣ ጤና ይስጥልን። ከዋሳ ኤክስፕረስ ነው የምደውለው።
እሺ፣ ሰላም ነው?
hello ቴሌግራም ላይ link ልከ- ልከውልን ነበር።
አዎ፣ አዎ፣ አዎ እሱን እኮ ከዚህ በፊት ከመቶ በላይ ማዘዝ አይቻልም ይላል። ከመቶ በታች
ከ- ስለዚህ- ከእንትኑ ላይ እኮ ነው ካሊባ ካሊባባ ሳይሆን ከ- ከሌላ application ላይ ነው ያወረድኩት።
አይደለም። አሁን ከፍተን ስናየው ከመቶ በላይ ከመቶ በታ- በላይ ነው ትዕዛዝ ማዘዝ የሚቻለው እና ምናልባት ሌላ link ለ- ፈልገው ከሌላ website ላይ መላክ አይችሉም።
እስቲ ሸ- ሌ- ሌላ application ካለ እስቲ እሞክራለሁ። ምን አይነት ነው ሌላ አይ ያለ?
አሊባባ፣ አማዞን ምናምን ላይ
አማዞን ላይ ከ- ከአንድ በላይ ማዘዝ አይቻልም።
አሊባባ ላይ በብዛት በብዛት ነው የሚቻለው። ምናልባት አሊኤክስፕረስ፣ አማዞን ምናምን አሉ አይደለ? አሁን አዎ።
አሊባባ ላይ ነው እርሶ የላኩልን። እነሱ ደግሞ በብዛት እ፣ ነው የሚ- በብዙ ጊዜ
እ፣ አሌክስ ኤክስፕረስ የሚለው- የሚለው- ከሚለው ላይ እኮ ነው ያወረድኩት።
አይደለም፣ አሊባባ ነው። ከአሊባባ ላይ ነው።
እስቲ እሺ።
እሺ